ሄሎ ጤና ይስጥልን ቤት ቤት አብሮ ይስጥልን ጳውሎስ ነኝ። አስራ ስድስት እና ሰላሳ ሁለትንም አብራችሁ ታነሱልኝ።
ምን ምን አልከኝ?
እ እንትን አሎ ካስመዝግቤ ነበረ ሀ- ሀምራዊ ስንት?
ሀምራዊ አስራ ስድስት እሺ ሀምራ- ካሸሯን ሀምራዊ ሰላሳ ሁለት ካሸሯን ካሸሯን ሁለቱ እ- አዎ እ እንትን ካሸሯ አንድ ነው ካሸሯን ሁሉ ሀምራዊ አስራ ስድስት ካሸሯን ሀምራዊ ሌላስ?
ሰላሳ ሁለት ካሸሯን እሺ እ ሰላሳ አራት ካሸሯን እሺ እ ሀምሳ አምስት ካሸሯን ሀምሳ ሰባት ካሸሯን እህ፣ ሀምሳ ስምንት ካሸሯን እሺ እ እንትን ሀምራዊ አስራ ዘጠኝም አለ አስራ ዘጠኝ ካሸሯን እህ፣
እም፣ ከዛ ሀምራዊ አስራ አምስት ካሸሯን እሺ አሎ ካርጎብ ነው አልክ አድርግልህ።
አሎ ካርጎቢ ነው አሎክ ብቻ ነው።
እሺ እሺ እሺ፣ አመሰግናለሁ።
እሺ አባትሽ